ሁሉም ቤተሰቤት ሆና ስለ የሚልርዳው
እስከ ኤርፖርት ልስጥ ቲኬት ቼክ አድርግልኝ እስኪ አንድ ጊዜ።
እሺ
እሺ አስራ አራት
አስራ አራት ዜሮ ሁለት ዜሮ ሁለት ሀያ ሶስት ሰባ ሁለት
ሀያ ሶስት እሺ መስመር ላይ ጠብቁ እሺ
ካሸርኮር ነው የነገሩኝ አይደል አ አ
አስራ አራት ዜሮ ሁለት ሀያ ሶስት ሰባ ሁለት
አስራ አራት እሺ
ማለት ነው። አስራ አራት ዜሮ ሁለት ሀያ ሶስት ሰባ ሁለት የሌለውና
እሺ ደንበኛችን ለውስ ነው ሶስት ጨዋታ ወጥቶቦታል ሶስት ጨዋታ አዎ
አመሰግናለሁ።
እሺ ስለ ደወሉ እናመሰግናለን መልካም እም